አቤት አቤት
ወይ ገረፌ
አቤት
ና ና ና ሄሎ
አቤት አይሰማም
ሰማ
ይሰማል
አዎ
ሰላም ናችሁ ደህና ነን እኛ ደህና ነህ
ደህና ነኝ እ አሁን ስም
እ?
ኋላ ደው- ኋላ ደውልሃለሁ አለው በቆሎ እየዘራሁ ነው
አላልክም እንዴ ዛሬ ቤተክርስቲያን ቤተክርስቲያን አላልክም እንዴ ጨርሰን መጣን አሁን እ በቆሎ እየዘራሁ ነው ቦይላ እየዋጠሁ ነው
አዎ
እ አይ እኔ ዋላ አይመቸኝማ። እኔ ደግሞ ዋላ እሺ፣ ከፈለክ ደውል።
አዎ እኮ የደውል ምልክት አደርግልሃለሁ አሁን ቦይላ እየዋጠሁ ነው በ- እሺ እሺ